እንደሱ ሄሎ ጤና ይስጥልኝ ቃል ኪዳን እ እንዴት አደርሽ? የሆነ ካሻኮድ ታይልኝ እሺ ንገሩኝ። እሺ
አስራ ሶስት ሀምሳ ስድስት እሺ
አስራ ስምንት አርባ አራት
ቀይ ነው
ማን ጥሎኝ ሁሉም።
ሁሉም አ?
አዎ እሺ ሌላ አለ?
የለም ሌላ እሺ መልካም ቀን